ጤና ይስጥልኝ ቻፓ
ሰላም ነው።
ጤና ይስጥልኝ እ አሁን ከቴሌ ብር ወደ ባሞስ account ልኬ ነበረ
እሺ በቻፓ ማለት ነው። ከቴሌ ብር ላይ ተቆርጧል። ወደ ባሞስ ግን አልገባም።
እሺ የቴሌግራም ስልክ ቁጥራችንን ልስጦትና እዛ ላይ ከቴሌ ብር የተላከልዎትን transaction message ይልኩልናል check እናደርግልዎታለን እሺ ስለዚህ በዚህ ስልክ ዜሮ ዘጠኝ ስልሳ
አ?
ዜሮ ዘጠኝ ስልሳ የቴሌግራም ስልክ ቁጥራችንን ልስጦት
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እዚህ ላይ ላኩልን check እናደርግልዎታለን እሺ